ጤና ይስጥ ዋሽንግተን ህክምና ማዕከል።
ጤና ይስጥልኝ ማሜን እንትን ነው ትናንት MRI ተነስቼ ነበር ማለት ነው። ሲዲውን ወስጃለሁ እና የወረቀት ሪፖርት ፈልጌ ነበር። ነገር መቼ መውሰድ እንደምችል check አድርጊልኝ።
ትችያለሽ።
እችላለሁ። ይጨርሱልኛል። ትናንት አልደረሰም ብለዋኝ ነው። ምንድን ነው ትንሽ ማን ነው ለነገ አይደል የፈለግሽው?
አዎ ለነገ ዛሬ already መሸ። ነገ እሺ፣ ስም?
ሰኞ ነው። ማክዳ እስራኤል መክዳት ማክዳ እስራኤል እሸቱ
እሺ፣ እሺ፣ check አደርግልሻለሁ።
እሺ paper ኡን እናቴ።
አይደል የፈለግሽው?
ምን አልሽኝ?
paper ኡን አይደል የፈለግሽው?
ኦ ወረቀቱን የፈለግ ሲዲ ወስጃለሁ። ለዶክተሬ ግን ያው አያይዤ መስጠት ስላለብኝ ነው።
እሺ፣ እሺ።
እሺ